hello መልሼ ደወልኩልዎት። hello አቤት፣ መልሼ ደወልኩልዎት ከችፕችፕ ነው።
እሺ
እሺ ዮሐንስን ዮሐንስን አናግሬው ነበርና
እሺ ሰው ሰው ላያገኝ ስለሚችል ካላገኘ ያው fail ያድርግና እኛ ነን የምንመልስልኝ።
ግን እኮ እኔ ምንም እንደውም እማ
ምን አሉኝ?
ምንም አልሞላም እኮ ችፕ ችፕ እኔ
አይ እ ዮሐንስ ላይ ገብተዋል፣ join አድርገዋል። join ዮሐንስ ላይ
ዛሬ I think ሚሞ ነች መሰለኝ በእርሱ ሚሞ ነች ሚሞ ነች አዎ ሚሞ ነች አዎ አዎ okay እና- ስለዚህ ብሩ እንዲመለስ ነው መሰል የምትፈልገው እሷ ተሳስተናለች አዎ አዎ እና ብሩን fail ካደረገ እኛ እንመልስሎታለን።
በቃ እሱ- እሱ መውሰድ የሚፈልግ ከሆነ group ኡን ከሞላው እሱ እንዲልክሎት እናደርጋለን።
እሺ እማዬ እሺ እሺ መልካም ቀን እሺ።
እሺ አዎ።